ሄሎ ሄሎ፣ ጤና ይስጥልን መሐመድ አይደል? ሄሎ ሄሎ፣ ጤና ይስጥልን
ሄሎ ሄሎ አ መሐመድ አይደል? ሄሎ ሄሎ
መሐመድ አይደል ነው?
አ መሐመድ አንተ
ሩት እባላለሁ ከዋሽንግተን የሕክምና ማዕከል ነው የምደውለው።
አ ከዋ- ሩት እባላለሁ ከዋሽንግተን የሕክምና ማዕከል ነው የምደውለው።
ከየት ነው ደውላለህ?
ከዋሽንግተን የሕክምና ማዕከል ነው የምደውለው።
አዋሽ ባንክ።
ከዋሽንግተን የሕክምና ማዕከል
እሺ
በትናንትናው ዕለት ለሕክምና በደም አልሰማም። በደም ስልኩ በደም አልሰማም። በጣም ትንሽ እሺ፣ አንዴ መልሼ ልደውል።